ጤና ሆፕ ኢንተርቴንመንት የሚገኘው ባኮ መንደርዳ
ታስጥል አዙሪ ለመመዝገብ ለመመዝገብ ነው።
አይ ለመመዝገብ ሳይሆን
እ
መጀመሪያም ተመዝግቤ ነበረ፣ ግን
እሺ
እንዴት እንደሆነ አላውቅም። ሙዚቃው አልመጣልኝም።
እ በየቀኑ ነው ምዝገባው። ማለት አንዴ ከተመዘገቡ ከሀያ አራት ሰዓት በኋላ አገልግሎቱን መጠቀም አይችሉም።
ከሀያ አራት በ- ከሀያ አራት ሰዓት በኋላ መጠቀም አይቻልም።
ዛሬ ተመዝገብ፣ ለዛሬ ለሰላሳ ደቂቃ ዛሬ ነው መጠቀም የምትችለው። ከሀያ አራት ሰዓት በኋላ ድጋሚ ሶስት ብር ከፍለ የምትገዛው።
ወይ ከሀያ አራት ሰዓት በኋላ ድጋሚ ነው።
አዎ ከሀያ አራት ሰዓት በኋላ ድጋሚ ሶስት ብር ከፍለ ነው የምትገዛው አገልግሎቱን።
ከዛ ከሆነ ያው ገብቶኛል። መጀመሪያም ለማረጋገጥ ነው።
እሺ እሺ እሺ፣ እናመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን።
እሺ